ሰላም ነኝ። እባክዎ ምን ልርዳዎ?
ሰላም ነው።
እግዚአብሔር ይመስገን።
አይ ከ aviator ሁለት ሀምሳ አንድ ውዝዶ አረኩ ነው ወደ ቻፓ
በቻፓ በኩል ነው withdraw ያደረጉት?
አዎ ወደ ቻፓ ነው ያደረኩት። ከ ከእንትን ከ Chrome ኡ ላይ
እሺ፣ ደንበኛችን
ከ Chrome ኡ ላይ ወደ ቻፓ ነው ከ betting site ኡ በቻፓ በኩል ነው ያስተላለፉት።
ማለት ነው።
እንደዛ ከሆነ ደንበኛችን ቻፓ ነው የሚያናገሩት። የደወሉት ወደ አሪፍ ፔ ነው።
ብርም እዛ ላይ ወሰዱብኝ እኮ ከ- ከ Chrome ላይ
እኮ ሲያስተላልፉ የተጠቀሙት አሪፍ ፔ ከሆነ በእኛ በኩል ነው የለውት። በቻፓ በኩል ከሆነ ግን ቻፓ ነው የሚያነጋግሩት።
ከዛ ላይ የወሰዱት ሳ- ከዛ ላይ ከ Chrome ኡ ላይ ብር ወሰዱብኝ ደግሞ።
ከየት ማለት ነው? እዛው betting site ኡ ላይ አዎ አዎ ሁለት ሀምሳ አንዱ ላይ ኮ- ሌላ ብር ወሰዱብኝ ከራሳቸው ሳያስተላልፉት ነው።
አ- አ- ሳላስተላልፈው እዛው ላይ ቁጭ ብዬ የተጫወትኩኝ ከላዩ ላይ ወሰዱብኝ። እ፣ ባዶ አስቀሩኝ። እሺ ስምንት መቶ ምናምን ብር ወሰዱና ዝም አሉኝ። ባዶ አርጉት።
እንደዛ ከሆነ ደንበኛችን betting site ኡን ነው የሚያናግሩት። እዛው የተጫወቱበትን site ነው የሚያናግሩት። ሌላ ምረዳዎት ነገር አለ?
የለም የለም።
እሺ፣ እናመሰግናለን። መልካም